hello hello ጤና ይስጥልን።
ጤና ይስጥልኝ።
ከ We Plus Solution ነበረ ምደውልሎት።
ከየት?
ከ We Plus Solution We Plus Solution የሚባል application ላይ ተመዝግበው ነበር አይደለ? ከዚህ በፊት አ አሁን የተመዘገቡ service ኦችን system ላይ active እያደረግን ነበረ እና okay active እያደረግን አንዳንድ ያልተሟሉ መረጃዎችን ለማሟላት ነበረ።
እሺ ምን ምን ቀረ?
እሺ በ- በምን ነበረ በምን service ነበረ የተመዘገባችሁት እናንተ?
እ፣ እኛ ቁርስ ቤትና ጀበና ቡና
ምግብ ቤት ማለት ነው።
አ
እሺ የምግብ ቤቶቹ ከሆኑ ሌላ ሰው እንዲደውልሎት አደርጋለሁ። ይደውልላችኋል።
okay እሱ አመሰግናለሁ።